ሰላም ጤና ይስጥልን። ችፕችፕ
ሰላም ለዛሬ እንትን አትክልት አዝዤ ነበረ።
እሺ ይመጣሉ?
መቼ ነበር ያዘዙት? ትላንት።
አዎ
እስኪ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰባ ስድስት እሺ
አስራ ስምንት እሺ አስራ ዘጠኝ ሰማንያ ሁለት አስራ ዘጠኝ ሰማንያ ሁለት ደውለውልኝ ነበር እየመጣው ነው ብሎ
ምን ነበር product ኡ? Hello
ወይ product ኡ ምን ነበረ?
ሽንኩርት፣
grade C ካሮት፣ ነው።
ቲማቲም እ grade C አዎ
እሺ፣ አንዴ ጠብቁኝ እስኪ ይቅርታ።
እሺ
እ፣ እስኪ ስልክ ቁጥር ልንገሮት። ያወጣው driver አለ። እስኪ check ያርጉት እሱን ዜሮ ዘጠኝ ስልሳ አራት ነው እ ዜሮ ዘጠኝ አይደለም።
ስልሳ አራት ቤት አይ- አይደለም 0911
አንድ ቀን እሺ ችግር የለም።
እሺ
እ 0911 39
እሺ 40 39
አርባ ሰላሳ ዘጠኝ አዎ
እሺ እሺ ቼክ ቼክ ያርጉት እስኪ እሺ እሺ።